ሄሎ ሄሎ አንድ ኪሎ ቆሎና ውሃ ወስደሻል? ሀያ አራቷ አዎ እ?
አዎ ቆሎ የከረመ- ራሱ እ?
መች ነበረ የሆነ በባለፈው ሳምንት ቆሎ አንድ አዎ ሶስት ቀን ሶስት ቀናቸውን አራት ቀናቸው ሲመጡ
አራት ቀናችሁ ሲመጡ አራት ቀን ሶስት ቀን ተመላለሱ አ- እኔ ጋር አሀ አ።
ዛሬ እኮ ነበርኩኝ ፍቃድ ስሟላ እኮ ነበርኩኝ እሺ እና እሺ፣ አልከርምላት ሀያ አራት እሺ ሀያ አራት ውሃና አንድ ኪሎ ቆሎ እሺ እሺ እሺ